ይመስልኝ ያሪፍ ይመስልኝ አሪፍ ቢር ወደ ስሜ ባኮ ምልዶች ሰላም እንዴት ነሽ? እናት እግዚአብሔር ይመስገን ባኮ ምልዶች አሪፍ ቢያይ ምክንያት አማካኝነት ወደ ቴሌብር ከዘመን ቤቲንግ አስተላልፌ ነበር ሺህ አምስት መቶ ብር ግን አልገባልኝም። ሰክሰስፉል ብሎ ቴ- ወደ ቴሌብሬ አልገባም።
withdrawal ነው ያደረጉት ተመያ- withdrawal withdrawal እሺ የእርሶ ስም ይነግሩኛል ብሩክ ብሩክ ታፈሰ ብሩክ ታስፈሳ እም።
እሺ ስልክ ቁጥር አሁን በደወልበት ነበር አዎ።
የዘረዘሙት አዎ
እሺ ከምን ወደ ምን ነበረ ከዘመን ቤቲንግ ወደ ቴሌብር ከዘመን ወደ ቴሌብር አዎ ስንት ብር ነበረ አንድ ሺህ አምስት መቶ
እሺ አንድ ሺህ አምስት መቶ ብር መቼ ነው ደንበኞች አሁን almost ከአስር ከሀያ ደቂቃ በፊት ዛሬ ማለት ነው አዎ እዛ ዘመን ቤቲንግ application ኑ ላይ transfer transaction ኑ successful ነው ይላል አዎ። እሺ ወደ ቴሌብሮ ግን አልገባም አዎ
እሺ ደንበኛችን አሁን በሚነግረው ስልክ ቁጥር በቴሌግራም ቻናላችንን ያጋጠሙትን ችግር screenshot አድርገው ይልኩልናል
ምኑን screenshot አደረጓሉ እ እንደ ተቆረጠበት እ የሚያሳይ አንድ ሺ አምስት መቶን አይደል የተቆረጠው አዎ ማለት እንትን successful ይለውን ነው screenshot አዎ።
ማድረገው አዎ successful ብሎ አንድ ሺ አምስት መቶ ብር እንደተቆረጠ እሱን screenshot አድርገው ይላኩልን በዚህ ስልክ ቁጥሩን ያዙ
ቆይ አንድ ስልክ ቁጥር ላይ ያዘ
እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ በዚህ የቴሌግራም ቻናላችንን አሁኑን ይላኩልንና እኔ መዝግቤ ወደሚመለከተው አካል አስተላልፍልዎታለሁ።
ስለዚህ አሁን አይገባም ማለት ነው
እ ያ እኔ አሁኑኑ አስተላልፍልዎታለሁ ደንበኛችን።
እሺ፣
እሺ ሌላ መረዳዎት ነገር አለ?
ምንም የለም። ይሄንን ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን። ይቅርታ፣ መልካም ምሽት።